ወይኔ ብቻ ሆነለች ባሰበሽ ቁጥር አልተኛ ረፌ የተበደለ ሰው አንጀቱ ያረረ የተበደለ ሰው አንጀቱ ያረረ ይቅር ቢላ ደርስም አንዴ ካመረረ ላንቻለኝን ከበረ ከገርሽን ቀሽው የሕይወቴን ብርሃን ፍቅሬን ካጠፋሽም አንደነ ተቃጠ ተጠልተሽ ቅመሽም አንደነ ተቃጠ ተጠልተሽ ቅመሽም ልቤ ላንቺ መውደድ ሲጀምር አፍቃሪ ሲበዛ ሲዘምር ኖሮዬን በኖሮ ስተካው ኧረ እንዴት አርጌ ልለካው ልቤ ላንቺ መውደድ ሲጀምር አፍቃሪ ሲበዛ ሲዘምር ኖሮዬን በኖሮ ስተካው ኧረ እንዴት አርጌ ልለካው የወይኔ ጭማቂ ወይና ረፋኔ በፍቅርሽ እንዴት ልከፋ አይ ወይኔ ብቻ ሆነለሽ ትርፌ ባሰብሽ ቁጥር አልተኛ ረፌ ብዙ አጋጥሞኝ ብዙ ፈተኛ ልፌያለሁ ቆንጆች እያለሁ ባንቺ ተይዣለሁ ብዙ አጋጥሞኝ ብዙ ፈተና አልፌያለሁ በፍቅርሽ መጽናቴን ማን ይገልጽልሻል? በጥፋትሽማ መች ልቤ አኮርፎሻል። ናየለኝ ነየለኝ በይቅርታ አልፎሻል። ናየለኝ ነየለኝ በይቅርታ አልፎሻል። ሰው ያለሽን ሁሉ ተይና ይሉንታን ከኋላሽ ታይና ለእኔም እንደ ጥንቱ ሆኝና ተስማምተን እንኖር ነይና ሰው ያለሽን ሁሉ ተይና ይሉኝታን ከኋላሽ ታይና ለእኔም እንደ ጥንቱ ሆኝና ተስማምተን እንኖር ነይና የወይን ጭማቂ ወይን አረፋ እኔ በፍቅርሽ እንዴት ልከፋ አይ ወይኔ ብቻ ሆነለሽ ትርፌ ባሰብኩሽ ቁጥር አንተኛ ረፌ በእውነተኛነቴ ፍቅሬ ነግሬሽ የማሻከላት አምሳሌ አድርገሽኝ እኔስ አልገባም እስከ መጨረሻ ከኔ ኑሮ ጠልተሽ ብትሄጂም በቀና የእናት ልጅ ይርቃል እንኳንስ ባዳና የእናት ልጅ ይርቃል እንኳንስ ባዳና ያለፈው አለፈ ተይው የልብ ፍርሃትሽን አንሺው ያው በሩ ክፍት ነው የቤቱ ገብተሽ ላገኘሽ ያለፈው አለፈ ተይው የልብ ፍርሃትሽን አንሺው ያው በሩ ክፍት ነው የቤቴ በገብተሽ ላገኘሽ በሞቴ በገብተሽ ላገኘሽ በሞቴ በገብተሽ ላገኘሽ በሞቴ በገብተሽ ላገኘሽ በሞቴ በገብተሽ ላገኘሽ በሞቴ በገብተሽ ላገኘሽ በሞቴ በገብተሽ ላገኘሽ በሞቴ በገብተሽ